Hello
ጤና ይስጥልን።
ሰላም አብረችልን።
የሆነ ቤት ነበረ ኪሩቤል እሺ ሙላ ባርና ሬስቶራንት የሚል ከሁለት ቀን በፊት Spiceworks ጋር ተመዝግቦ ኢሊደር ጋር አልገባም ነበር እና ዛሬ ጥገና ክፍል አልመጣም ብለውን check ስናደርገው ኢሊደር ጋር አልገባም እና ምናልባት የእነሱን ትንሽ ያስቀድሙላቸው ይሆን?
ችግር የለም። ቤት ንገርና አሁን ነው ብላለሁ።
እሺ ሙላ ባርና ሬስቶራንት የት ነው የሚለው ሙላ?
እ
የት ነው ቦታው?
ሳሪስ
እሁ ዘርስጌ ነው እንደዛ ነው የሚለው መሰለኝ።
ብሔር ጽጌ አ- ያልኩት አ ብሔር ጽጌ። ስልካቸውን አለሽ?
እ አዎ አለ ዜሮ ዘጠኝ አስራ ሁለት ብሔር ጽጌ አስራ ሁለት አስራ ዘጠኝ እሺ ሰማንያ አምስት እሁ ዜሮ ሰባት አሁን ሄዱላቸው ያደርጋለሁ።
እሺ እናመሰግናለን ኪሩቤል እሺ እሺ መልካም ቀን እሺ